हॅलो హలో
వసంత్ లతానే
ወይረተ ሰላም ነው እንዴት ነህ ደህና ነህ
ደህና ነህ
ምንም ማለት ነው ሄሎ ወይ ይሰማል ይሰማኛል እቴ አሪፍ ስራ አሪፍ
እረፍት ላይ ነኝ ኧረ እባክህ
አዎ እንዴ ልተኛ እንጂ
አዎ ይሻላል እኔ የምልህ እንትን በእናትህ ይሄ ልደታ ወረዳ ሁለቶች በቃ አይሻሻሉም አነሱ ምን ነው
እንትን ኮምፒውተር አላወጡም ከስፕሬስ አንቲቫይረሱ ለመጫን ሄዶ ልጆቹ እስካሁን ወጪ አላደረጉም ታውቃለህ
እንዴ ከዚህ በፊት መጥተው ነበር
ማለቴ ወጪ አድርጎ እነሱ ጋር ማስቀመጥ ነበረባቸው አዎ አዎ
ወጪ አድርጎ እነሱ ጋር ማስቀመጥ ነበረባቸው በዛ ላይ ተነግረዋቸዋል ጠዋት አሁን ልጆቹ ሲደርሱ ደግሞ መብራት ጠፍቷል አሉ አሉ
ከንብረት በዛ ላይ በዛ ላይ ያው ኮምፒውተርም ወጪ አላረጉም
እሺ አሁን ደውልለት ቆይ ላላፊ እስቲ ደውልለት ለኃላፊ እሺ እሺ እሺ እሺ